ሄሎ ጤና ይስጥልኝ በንቺቱ ሄሎ ጤና ይስጥልን።
አብሮ ይስጥልን።
ጤና ይስጥልን። እግዚአብሔር ይመስገን። ላይቭ ላይ ነበር እሺ፣ ናይቼው ነበርና እሺ።
ትክክለኛ አዎ ልክ ኖት። እሱም ድንግል መጠቆም ፈልገው ነው።
አዎ
እሺ። ስንት አመቱ ነው?
እ፣ አራት አመት ከ ከአራት ወር ምናምን የ sister ልጅ ነበረች።
እሺ። እሺ። እሺ ሙሉ ስሟና የቤተሰብ ስልክ ቁጥር አለዎት አይደለ?
አዎ እሺ ንገሩኝ። ስሙ እ፣ ስሟ ሴት ናት።
እሺ ስሟን ይንገሩኝ።
ስሟ የማርያም ሲሳይ
የማርያም ሲሳይ።
ሲሳይ። አዎ
እሺ እድሜዋ አራት አመት ነው ያሉ?
አዎ አራት አመት ከአራት ወር ሶስት ወር